ጤና ይስጥልኝ የቲኤስሲ የጥሪ ማዕከል በአኮምን ልርዳዎት?
okay አብሮ ይስጥልን። የበረራ እንት ዋጋ ለማወቅ ነበር።
እሺ ይቻላል። ከየት ወዴት ነው የሚፈልጉት?
ከአዲስ አበባ ወደ ደሴ ማለትም ኮምቦልቻ።
እሺ ለመቼ ነው የሚፈልጉት?
አይ መጀመሪያ ማወቅ እችላለሁ ዋጋው? እሁድ ያው በየቀኑ እኮ የተለያየ ዋጋ ነው።
okay እሺ እሁድ እሺ አንድ ደቂቃ ይጠብቁኝ፣ መስመር ላይ ቼክ ላድርግልዎት።
እሺ
በጣም ይቅርታ መስመር ላይ ስላስጠበቅኩት፣ አለው ግን እሺ እያየሁልዎት ነው።
okay እሺ ችግር የለውም።
እሺ በድጋሚ በጣም ይቅርታ መስመር ላይ ስላስጠበቅኩት፣ check አድርጌልዎታለሁ።
okay ጠዋት አንድ ሰዓት ከአስር ሁለት ሰዓት ከአስር ስድስት ተኩል ዘጠኝ ከሩብ አስር ሰዓት ሁሉም ሰዓት ላይ አለ እስከ ስምንት ሰዓት አካባቢም አለ።
እህ አራት ሺህ ሰማንያ አንድ ብር አንድ መንገደኛ
okay እሺ
ለያዝልዎ።
አመሰግናለሁ። አይ ቆይ እደውላለሁ መልሼ።
እሺ ስለ ደወሉ እጅግ እናመሰግናለን። መልካም አመሰግናለሁ። እሺ እሺ።